አለኩልክሙ አምላክነሰን ይምራ ጥንተ መሪ ያንሳ ወይ በል ዘንተ አምላክነሰ ኃይልና ወፀወንና ዘንተ ዜና ዘሰማይ ንባቤሁ ንዜን ወክሙ ለክሙኒ ወረዳዬነ ቦቶ ለምንዳቤነ ዘረከበነ ፈድፋደ ንዜን ወክሙ ለክሙኒ ከመ ፍጹመ ይኩን ፍሳክሙ ባለ ተራ አልፎ ወያውኢ በእሳት ንዋይሃቅ ይበል እግዚአ ኃያላን የሚለውን ምዕራፍ አልፈ ለዓለም ወለዓለም ዓለም ከመ ፍጹመ ይኩን ፍሳክሙ ብለህ ፈጽም። መሪ ምልጣን አምላክነሰን ይምራ። መዘምራኑ ተቀብለው በዜማ ይዝለቁ። ኩልክሙ በስብከትና በሆሳዕና አይባልም በትንሣኤ እንጂ። ባለ ኩልክሙ አብይ እግዚአብሔርን ይምራ ጥንተ መሪ ያንሳ ባለ ተራ አልፎ ከመትንግሩ ለካል ትውልድ ይበል። ስብሐት የሚለውን ምዕራፍ አልፈህ ሁሉንም እንደ ቃልየ አርባ